hello, hello ሰላም ጤና ይስጥልን።
የሆነ በሆነ ስህተት ነው ብዬ
ትኬት ነው
እኮ ወደ ስኬታ ይቀየርልኝ ሀምሳ minute እና እም፣ አ፣ እንትን ደግሞ ሜጋባይት
አይቀየርም። online reward ስለሆነ ይጠቀሙበታል እንጂ አይቀየርም።
ቴሌቪዥን መጠቀም አልችልም።
ይችላሉ። ትኬት ካለት በትኬት መጫወት ይችላሉ። ግን ሽል ያገኙት ሽልማቶች መቀየር አይቻልም ነው። ምን ነበር ያገኙት?
ኧረ ዝም ብሎ ነው ሀምሳ minute እና ሀምሳ ሜጋባይት
ሀምሳ minute
እ፣ እና ፓኬጅ እና ሜጋባይት እንደገና SMS message ማለት ነው።
አዎ ይጠቀሙበታል። በዛው ይጠቀሙበት እንጂ አይቀየርም።
እኮ እንዴት አድርጌ ነው የምጠቀመው?
ማለት አሁን voice ለመደወያ አይደለም የሚጠቅመው፣ SMS ደግሞ ይጠቀሙበታል።
SMS message መወዳደር ይችላል።
አይ message ማለት ያ- ቴሌዊን ሲጫወቱ ያገኙት ሽልማቶች ናቸው። ስልክ አሁን ለምሳሌ ስልክና ላፕቶፕ ካገኙ ሽልማት ነው። እንደዛው ደግሞ ከአምስት ሺህም እንደዛው ከአምስት ብር ጀምሮ እስከ አምስት መቶ ብር ካርድ ያሉት ሽልማቶችም እንደ daily እንደ መጠቀሚያ ነው። በቃ ሽ- ሲጫወቱ የሚጠ- ይጠቀሙበታል። እንደ ድል ድሎቱን ሲሞክሩ ያገኙ ሽልማት ናቸው። coin እና ቲኬት ደግሞ መጫወቻ ነው።
በ message መጫወት አይቻልም ማለት ነው።
በሜሴጅ አይቻልም። ኮ- በቲኬት እና በኮይን ነው የሚጫወቱት። እሺ እሺ